ወይኔ ልጅ
hello
hello አቤት hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከፍሪንግስተን ሆምስ ነበር የደወልኩሎት።
እሺ ሰላም ኖት?
እግዚአብሔር ይመስገን። እንዴት ነሽ?
አለሁ አለሁ።
ሳልመጣ ቀረሁኝ አይደለ? አመላለስ እ፣ ይኸውልሽ ብቻዬን እዚህ salesman ላይ ስለሆነ የምሰራው አሃ ብቻዬን ስለሆንኩኝ ነው እ፣ ስላልተመቻቸኝ ነው። እስቲ ጠዋት ስንት ሰዓት ላይ ነው የምትገቡት? እስከ ሁለት ተኩል እስከ ሶስት ሰዓት ድረስ ትገባላችሁ?
አዎ፣ ሶስት ሰዓት እንገባለን።
ሶስት ሰዓት ትገባላችሁ።
አዎ እስቲ በስራ አሳብቤም ቢሆን ብቻዬን ስለሆንኩኝ ነው። ያው አል- አይቻልም ብዙ ጊዜ ወጣ ምናምን ማለት ስለማልችል ነው።
አዎ፣ ካልተመቸት እኮ እዛ ሰው ልላክሎት ብዬ ነበር ሙሉ መረጃ የሚያስረዱት። እንደዛም እ፣ ስለምትሰሪ አት- አትቸ- ካልተቸገርሽ ደስ ይለኛል።
አረ ስራችን ነው። በወረቀት ያለውን መረጃ ይዘውለት ይምጡ።
እሺ ከዛ በኋላ ለእንትን ለማለቱ ቅዳሜ ይቻላል።
አዎ መረጃውን ከወሰዱ በኋላ አዎ ለመግዛት ደግሞ አስቦበት ይገዛሉ። ያለውን መረጃ ከወሰዱ በኋላ እሺ እሺ።
የት አካባቢ ነው ያሉት?
እ፣ ሳሪስ አቦ መርቲ ህንጻ በአሁን እ እ ይምራላውን
አዎ አለሁኝ እኔ እዚሁ ነኝ።
በቅ በቅ እልክለታለሁ።
እሺ እሺ ችግር የለውም። እሺ እሺ